Hello ጤና ይስጥልኝ።
አብሮ ይስጥልን።
በቺፕ ቺፕ እቃ አዝዤ በ group ነው ያዘዝኩት እና individual ላረግ ፈልጌ ነበር። አሁን ይቻላል?
order አድርገው ጨርሰዋል። የ group የ group ኡን አዎ ጨርሼ ነበር እና አሁን individual ላረገው ፈልጌ ነበር group ሰው ስለሌለኝ።
Okay እንደዛ በ individual እንኳን አደረገው ነበር።
አይቻልም።
Okay ደህና እንደዛ እንኳን አይቻልም። Already አንዴ create አድርገዋል። ይሄኛው fail ያድርግና ሀያ አራት ሰዓት ሲሞላው fail ያደርጋል። ይሄኛውን የሁለቱን እ፣ ቦዝ መኮረኒ እና ሬዶኒያ ነው order ያደረጉት
አዎ አዎ።
እ፣ refund እናደርግሎታለን። ይሄ
እንዴት ወዴት ሀያ አራት ሰዓት ሲሞላው ብሩን እ፣ fail መልስ ሲያደርግ ተመላሽ ተመላሽ ተመላሽ ይደረጋል?
ይሆናል። ከዛ በ personal order ያደርጋሉ እንደ አዲስ ማለት ነው። ይሄኛውን Okay ሰው እሺ አይሙሉበት።
እሺ እሺ፣ በቃ እሺ፣ እሺ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።